እናንተ በጣም ተናገርም ቤት ከላል መግባት ስለሰው
ቦነስ እንዳለው እና እንደሌለው እንድትሄድ ነበር።
ይቻላል። እሺ ካሸር ኮዶ ንገረኝ።
አስራ ሶስት አስራ አምስት
አስራ ሶስት አስራ ሶስት አስራ ሶስት አስራ አምስት እሺ አስራ ሶስት አስራ አምስት አስራ አምስት አሁንም ድጋሚ እሺ
ዘጠና አንድ
እሺ በእውነት የለውም። እሺ ሁለት ጨዋታ ነው ውጪ የሆነው። እሺ ስለደወልክ እናመሰግናለን። መልካም ቀን ይሆንልን።